የተጫነው ሊንክ አለ። እሱ ሊንክ ወይ በቴሌግራም ወይ በሌላ ሊንኮች ናቡት ነው ወደ
ሄሎ ሄሎ ችግሮት ነበር።
መልሼ የደወልኩሎት ከቺፕቺፕ አዎ፣ ገብቶኛል። እሺ ኦኬ ቼክ አድርጌሎት ነበር። እ፣ የጸገነትንም ቲማቲም ራሱ ነው የያዘው ናትናኤል ነው የያዘው።
ናትናኤል ጋር ደወልኩለት እኮ ምን አለ?
የ- የእኔ ሎኬሽን ስጋ ስላልሆነ መልሼዋለሁ ነው ያለፍኩትም አለ OK የእር- እም?
የእርሶን ነው ያላመጣሉ?
አዎ፣ ወደ ፊጋ ነው አይደለም እኔ የሚሄደው ሌላ ቦታ ስለሆነ እቃውን አልያዝኩትም ያንችን እቃ አለ።
OK ፊጋ አይደለም የሄደው እሱ።
አዎ፣ አዎ፣ OK በቃ እሺ፣ አንዴ warehouse ደውዬ check ላድርግና ደውሎታለሁ። እሺ ጠብቁኝ።
እባክህ ችግር የለም። እሺ ደውሎታለሁ።
እሺ።